ሀሎ ሀሎ ጤና ይስጥልኝ ሰላም ነው እግዚአብሔር ይመስገን ዶንኪ ሲሆ ነው የምንወደው እንትን ኦንላይን ለመመዝገብ ነበር ክፍለ ሀገር ነበር ያለን ምን አሉኝ ኦንላይን ለመመዝገብ ነበር ይችላሉ ኦንላይን እስከ መጋቢት አስራ ስድስት ድረስ አለ እንመዘግባለን okay ክፍያን በተመለከተ አስር ሺህ ብር ነው የምናስከፍለው
okay ማለት ነው
መች መች ነው ትምህርቱ የሚሆነው ሰኞ ሮባ ወይም ደግሞ ማክሰኞ ሐሙስ ቅዳሜ ነው ቀን እኛ እንወስዳለን ግን ያው በኢሜይል ስለሆነ ያን ያህል ችግር የለውም
በቃ እሺ እሺ